ሄሎ
አለው ቤት
እኔ አማርኛ አላውቅም፣ ኦሮሞማ ታውቃለኝ።
ስልክ ቁጥር ያዝና ደውል።
ስልክ ቁጥርና ያዝ ደውል።
አይ ኦሮሚያ ስላለ
አ
ዜሮ አስራ አንድ
ዜሮ አስራ አንድ ዜሮ አስራ አንድ አርባ አንድ
ማታታ አ ዜሮ አስራ አንድ የት
ዜሮ አስራ አንድ ዜሮ አስራ አንድ ድዋ ቁረከካ አ አርባ አንድ
አ አፍርተ ቢከካ አየ ስልሳ ስምንት
አ
ሁለት ዘጠና አምስት
ሁለት ዘጠና አምስት አ
አ ሁለት ዘጠና ለማ ያንን ቁጥር ይላል ያንን ቁጥር ዘጠና አምስት
ሁለት ዘጠና አምስት ሁለት ዘጠና አምስት አ
እሺ ዘጠና እሺ አመ